hello ጤና ይስጥልኝ።
እንትን ፈልጌ ነበረ በእሱ ቤት ከቤት ቤት ወደ እንትን ገንዘብ እንትን አድርጌ ገንዘቡ ትናንትና ዛሬም አልወጣልኝም።
በ deposit አድርገው ነው አይደለ?
deposit አድርጌ ሁለት መቶ ብር አልወጣልኝም። ከትናንት ወዲያም እንደዛው መቶ ብር በቀደም deposit መቶ ሀምሳ ብር ልከውልናል እንዴ?
አዎ ልክ ያለው ቴሌግራም ላይ
ቴሌግራም ላይ ልክ ያለ ሳዳም ጀዋር ይላል ቴሌግራም ማን ነው የሚለው ስሙት?
ሳዳም ጀዋር ሳዳም ዛርሽ። እሺ ለቻፓ እናሳውቅለታለን። እሺ ትንሽ ጠብቁን፣ ይስተካከላል። እሺ ጠዋትም ደውዬ ነበር እናሳውቃለን ብላችሁ አዎ፣ ትንሽ system አስቸግሮ ነበረ። አሁን ለእነሱ already ያሉትን transaction ኦች እየላክልናቸው ነው። ይስተካከላል። እሺ ትንሽ ጠብቁ።
እሺ እሺ